እና ሰላም ነኝ።
ሰላም አሁን ማንን እያናገርኩ እንደነበር አላቅም፣ ብቻ balance ዘጋብኝ እና ተቋረጠ። ሰባ ሶስት ሰላሳ ስድስት customer መጣሁኝ ብሎኝ እስካሁን አልመጣልኝም።
okay መጣው እያለ እየቀረብ ነው።
እ
ስ- ነግሮሻል ሰባ ሶስት ሰላሳ ስድስት አይ የነገርኳት ሙሉ ለሙሉ ሳንደማመጥ balance ዘጋብኝ። ማን እንደሆነች አላቅም።
ሰባ ሶስት ሰላሳ ስድስት አይ አስተላል ቆይ አልተደዋወላችሁም እንዴ?
እ
okay እሺ ቆይ መጀመሪያ ስልክ አያነሳም ብለህ ደውለህልን ነበር አዎ አይደል?
አያነሳም ነበረ። ከዛ መልሶ ደወለልኝ እሺ ደወለልኝና አያት ኖህ real estate ውስጥ ነው ያለሁትኝ አለኝ። እሺ ብዬው no ሄድኩኝ። ኖህ በር ላይ ደርሻለሁ ያልኩት መጣው ጠብቀኝ አለኝ። እሺ ብዬው ጠበቅኩት። እስካሁን እ፣ ምንም በቃ እሺ እሺ እንደውለታለን። እሺ ቶሎ እንዲወጣ እሺ እሺ አብሬ እ